hello hello ይሰማኛል አይሰማም?
እሺ ተ- ሰላም እ፣ መረጃ ለመጠየቅ ነበር። CT scan አላችሁ አይደል?
አዎ አለን።
ዋጋ ለማወቅ ነበር።
እሺ ምን አይነት CT scan ነው የፈለጋችሁት?
የጭንቅላት ሁለት ሺህ ሰባት መቶ ብር ሁለት ሺ አራት መቶ ሰባት ሰባት።
በመድ እ ሁለት ሺ ሰባት መቶ በመድኃኒት ነው።
ያለ መድኃኒት ከመድኃኒት ጋር ከሆነ ደግሞ ለመድኃኒቱ አራት ሺህ ዘጠኝ መቶ ብር ይከፍላሉ።
ለብቻ አራት ሺ ዘጠኝ መቶ ብር።
አዎ
እሺ እሺ። MRI ም ማወቅ እችላለሁ በዛ ስምንት ሺህ ስም- ስምንት ሺህ ስድስት መቶ ብር ከነ መድኃኒቱ።
ከነ መድኃኒቱ ስምንት ስድስት ነው።
አዎ እሺ አመሰግናለሁ።
ምንም